and it's I'm raising your dog.
Hello. ሄደው መስመር ላይ ያለው ደንበኛችን
ጤና ያስጥልን።
አብሮ ይስጥልኝ። ምን ልርዳው?
የሆነ ነገር ተብዬ ነበር እና ምን ነበረ?
አ፣ ቅርንጫፍ ለመውሰድ ነበር የፈለኩት።
ምን ለማድረግ?
ቅርንጫፍ እዚህ የሆነ ወላይታ ውስጥ ቅርንጫፍ ለመክፈት ፈልጌ እሺ፣
እና የእናንተን እንትን ለመክፈት ነበር አሳቢ system ወላይታ ወላይታ ውስጥ አ፣ ወላይታ ክልል ውስጥ ማለት ነው።
አዎ እሺ፣
ይቻላል።
POS machine አገልግሎት ነበር የፈለጉት ደንበኛችን።
betting ነበር የፈለኩት system ከእናንተን ለመቀበል ነበር
betting online ማለት ነው።
አ?
online payment system ኡን ማለት ነው የፈለጉት።
ኦንላይን አይደለም ያ
እሺ፣ በ- እንደ- በቃ ያ betting ቤት ታውቂያለሽ?
እሺ እንደሱ አይነት ነበር የፈለኩት።
እኮ በ website ማለት ነው አይደል? ደንበኛችን አማራጭ አዎ።
የፈለጉት።
አዎ እንደዛ ነው የፈለኩት። hello
እሺ ደንበኛችን የ company ው ስም ይንገሩኝ።
company ው ስም አዎ
እ፣ አሪፍ betting ለማለት ነበር የፈለኩት።
አሪፍ betting እ፣ website ኡን create አድርገውታል ደንበኛችን።
አላደረኩትም መጀመሪያ ልወቅ ብዬ ነው።
የእርሱን ስም ማን እንበል?
ትንሣኤ ይባላሉ። ትንሣኤ ደመቀ።
እሺ ደንበኛችን license አሉት? የንግድ ፍቃድ
አ፣
የንግድ ፍቃድ license አውጥተዋል?
አ፣
እሺ እነሱን ነገሮች ካሟሉ
ነገሮቹ አዎ ንግድ ፍቃድ እና license አሟልተዋል።
አዎ ከፍቼ እኮ እና እሱ ብቻ ነው የቀረኝ።
እሺ ደንበኛችን እንደ መስመር ላይ ጥቁ እሺ ደንበኛችን መስመር ላይ ያሉ
አለ ሆነ እሺ መስመር ላይ ስለጠበቁን እናመሰግናለን። እ፣ ArifPay dot net ብለው website ኣችን ላይ ገብተው አይተዋል።
አላየውም።
እሺ እ፣ ዴ- developer dot ArifPay dot net ብለው
ምን ምን ብዬ
at developer dot net ብለው search አዎ።
ያደርጉና
እሺ እዛ ላይ ቪዲዮ አለ፣ እንዴት እ፣ integrate ማድረግ እንደሚችሉ ሙሉ ቪዲዮን ያዩና ከዛ በኋላ form አለ፣ እሱን form ይሞላሉ።
እሺ እሺ
እሺ ደንበኛችን እናመሰግናለን። ሌላ መረዳት ነገር ይኖራል?
ችግር የለውም። በቃ እሱን ገብቼ ካስፈለገኝ እደውላለሁ።
አዎ form ኡን ይሙሉና እኛ contact እናደርጉታለን። እሺ እናመሰግናለን። መልካም ቀን